ሄሎ
ሄሎ ተናገሩ።
አብሮሽ ጥልቅ
ዶንኪዲው አዎ፣ ዶንኪቲው ነው። ምን ልርዳዎት?
ባለፈው VIP ቆርጬ ነበር እና መቼ ነው የሚጠቀመው? በእናትህ አሁን ክፍለ ሀገር ሄጄ አሁን ነው ያየሁት።
እም፣ አሁን አሁን ዛሬ አለ እንግዲህ VIP የለንም፣ normal ነው።
ዛሬ normal ነው። VIP የሚል ደግሞ በአንድ ሺህ ብር የተቆረጠ ኦንላይን ቆርጬ ነበር።
እ እኮ እሱ አልፏል፣ ቀኑ እሱ
መቼ ማለት ቆርጠው ሊሆን ይችላል፣ ግን ኢንተርኮንቲኔንታል የነበረው ፕሮግራም ላይ ነበር VIP የነበረን። እሱ አሀ።
አልፍ- አልፏል። አሁን ዛሬ ሌላ ፕሮግራም ነው ያለን። Saint እህ፣ ሚካኤል ጋ ነው፣ Economic Association ህንፃ ነው።
እህ።
የ VIP የለንም፣ normal ነው ያለው። እሱን መጥተው መሳተፍ ይችላሉ No እኔማ ሐዋሳ ነኝ አሁን
እ ሐዋሳ ነኝ አሁን።
Okay። ስለዚህ የዛሬውንም አይደርሱም ማለት ነው።
አንድ ሌላ ቀን አለ የሚጠቀምበት።
እ እስኪ ሌላ ጊዜ ካለ እናሳውቃለን።
እም፣ አይ ይደወልልሃል ምናምን የሚል ነበረ በወቅቱና ምንም አልተደወለልኝም።
እህ፣ እ ይደወላል ሴ- ተብሎ አልነበረ የተነገረው? እዛ ስን- ስቆርጥ እኮ ይደወላል ምናምን ጠብቁ ምናምን የሚል ማለት ነበርና ቀኑ ቀኑን አያውቁትም ነበር ሲቆርጡ አላቀውም አላወቁትም።
ነበር። ቀኑን አላቀውም ነበር።
እህ፣ ቀኑን አያሳይም እኮ።
ኦ፣ ቀኑ አልፏል already። እስኪ አሁን ሲ- እ፣ ሲደገም social media ኣችን ላይ ይከታተሉና በዛ ጊዜ መምጣት ይችላሉ።
እሺ።
እሺ፣ ምን እናመሰግናለን።
ቁጥር ይሰጣል አለ? ቁጥር ይዤ እመጣው
የምን ቁጥር የቆረጥኩበት ምን ስልክ ቁጥር የለውም። ምንድን ነው ይዤ ትኬቱ እመጣው?
ትኬት ይዘዋል አይደለ?
ቲኬት የለም እኮ ኦንላይን ነው የቆረጥኩት።
እሺ፣ ስለዚህ የከፈሉበትን screenshot ወይም ደረሰኝ ያሳያሉ እም፣ እሱን አለኝ።
ሲመጡ። እሺ፣ እሺ፣ እንደዛ ማድረግ ይችላሉ። እሺ፣ እሺ፣ thank you።
እሺ፣ እናመሰግናለን።